ጤና ይስጥልኝ ቻፓ hello ሰላም ጤና
withdraw አድርጌ ትናንትና ብር አልገባልኝም ነበረ ከቢቲ ወደ ወደ ምን ባንክ
ወደ ቴሌብር
እ? እ?
ወደ- ወደ ቴሌብር
ወደ ቴሌብር እሺ የቴሌብር ስልክ ቁጥሮትን ይንገሩ
ዜሮ ዘጠኝ ዘጠና አምስት
እሺ አንዴ ቆይ ዜሮ ዘጠኝ ዘጠና አምስት ሰባ አንድ ዘጠና አምስት ሰባ አንድ ሀያ ስምንት ሰላሳ
ሀያ ስምንት ሰላሳ አዎ።
መች ነው ቀኑ ትላንት ማታ ስንት ስንት ብር አንድ ሺህ ዘጠኝ መቶ ስልሳ ዘጠኝ ብር
ዘጠኝ መቶ ስልሳ ዘጠኝ አዎ፣ አንድ ሺህ ዘጠኝ መቶ ስልሳ ዘጠኝ
ከምን betting ነው
betting
ከሁሉ gaming ወደኛ ስላልመጣ እነሱን contact ያድርጉ እሺ approve እንዲያደርጉልን
ምኑ ነው ምኑ እንዲመጣ
approve እንዲደረግ ወደኛ እንዲመጣና እንዲገባለት ወደ ቴሌብሩ በእነሱ side approve አልተደረገ
okay እና ምንድን ነው ማድረግ ያለብኝ እነሱን ደግሞ አላውቀውም ቁጥራቸውን ሁሉ ስልክ ቁጥር gaming እና ሁሉ ስፖርት ተመሳሳይ ነው እንዴ
እ? እ? ሁሉ ስፖርትና ሁሉ gaming አዎ ተመሳሳይ ነው አዎ አዎ ስልክ ቁጥር ልስጦትና እህ።
በሏቸው contact ያድርጓቸው
okay ለእነሱ ልደውል
አዎ ለእነሱ ይደውላቸው
ይንገሩኝ ቁጥሩን እሺ ልንገሩት ወይስ አለው አይ የለኝም ንገሩኝ
እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት
አስራ ስድስት አስራ ስድስት
ሰላሳ
ሰላሳ
ዜሮ ስድስት